Correct, perdón.
Hello, తినస్తలేను కుదరని አርስትልን ንገረኝ።
አስራ ሶስት እሺ
አርባ ስድስት እህ
አርባ ስድስት እህ ዘጠና ሁለት እህ ሀያ አንድ
እሺ ያው አሁን ገብቶልሃል። እሺ
እሺ እና ምን ማድረግ አለብን? ምን- ምን ሄደ ማድረግ ሄደ እንትን ላይ ተቀበላቸው። shop ላይ ሄደ የቆረጥክበት shop አለ አይደለ?
አ አ እዛ shop ላይ ሄደ ብሩን ተቀበላቸው። እሺ ገብቶላቸዋል። ወደ እነሱ እኛ አስገብተንላቸዋል።
አሀ እንደዛ እናድርግ። አሁን አዎ።
እጄ ልጠይቅላት አዎ አዎ እጄ ወይ አስደውልልሻለሁ ወይ ጠይቃለች።
እሺ እሺ